Hello፣ ቤት አባዬ አግዝልን፣ አንድ አግዝልን።
ምን አድርግልኝ?
አይሰማም፣ አይሰማም። እሺ፣ ምን ነበር አባ?
ገንዘብ ድግ ምናምን ገብቶ ነበር።
Withdraw አድርገ ነው?
አዎ፣ ከዋስ አሸንፈን።
እሺ፣ withdraw አድርጋችሁ አልገባላችሁም ነው?
አዎ።
እሺ፣ እሺ፣ አንዴ ጠብቀኝ። እሺ እጠብቃለሁ። አሁን ሁሉም ሰው አንድ ጠብቀኝ አለ። ሶስተኛ ምናምን ነው የደወለ ያሁን የደወልከው
Hello
አባዬ፣ እማዬ፣
አቤት
ገንዘብ በአሁን ልግ ምናምን ገብቶ ነበረ። ከጠዋት እየጠበቀን በንድ ቴሌብር ነው ዊዝዶ ያደረግከው።
አዎ System ትንሽ ስላስቸገራቸው ነው። እሺ አዎ፣ system ኡ እየተስተካከለ ነው።
ነው። ተስተካክሎ አዎ፣ ተስተካክሎ እንዳለቀ ይገባል።
አሁን አልተስተካከለም። ሰው አልተስተካከለም።
ከጠዋት እየጠበቀን ነበረ።
እሺ ይቅርታ።
አይ